የኪኩ ነው። ቅድም ግን የደወላችሁበት ሰራ
ሄሎ
ሄሎ
አቤት።
ከኢትዮ ቴሌኮም ነው የደወልነው።
እሺ
ሽልማት ለመውሰድ በዛ ዝግጅት ላይ ነው።
እሺ እሺ እሺ፣ በጣም እሺ እሺ፣ ቶሎ ቀጥል ቀጥል። እሺ
አተስፈሻለ በላ ትበላለህ አመለጠን አመለጠን ትበላለህ ትበላለህ።
አመለጠን።
ቴሌግራም ላይ የላኩልሽ ነው አላየሽም?
አላየሁም
ያው ተዘጋጅቷል። ገና ሮጣ ነው እንደ ኧረ እባክህን ኧረ እባክህ እየጸለይኩ ነው። ሚካኤል የዛሬው ሚካኤል የዓመቱ ሚካኤል እየጸለይኩ ነው።
ደህና በይ። እ፣ እንዴት ነሽ ታዲያ?
እ፣ ምን ደህና ነኝ። ፍራሽ ልጠይቅ እኮ ሂጅ
ኦ፣
መርካቶ ዘጠኝ ሺህ ሰባት መቶ ሰላሳ ብር ነው። ሄሎ ሄሎ ሄሎ ሄሎ